ሰላም ጤና ይስጥልን በሽተኞች ሀብታሙ ነኝ
hello ሰላም ነው እግዚአብሔር ይመስገን። ጤና ይስጥልን አብሮ ይስጥልን ሰላም ነው
አለን። እንትን ነበረ ስለ ፓስፖርት መረጃ ለማወቅ ፈልጌ ነው።
ስለምን
ስለ ፓስፖርት ፓስፖርት አዎ እ አባዬ Best Bet ነው
ምን?
ተሳስተሃል ተሳስተሃል Best Bet ነው ሬጅስትሬት አዎ ቤስት ቤት ነው
ነው። እሺ